Hello
ሰላም ነው።
ሰላም ጤና ይስጥልን። Best Bet
እንትን ነበር በ voucher
እሺ፣ ብዬ ተሳስቼ ነው ይዘው ያልኩት የሆነ ብር መቶ ሰባ ስንት ብር? እ እ መቶ ሰባ ስምንት መቶ ሰባት ብር መቶ ሰባ ስምንት መቶ ሰባ ስምንት እሺ እንደሱ ከሆነ ወደ Best Bet account መመለስ ትችላለህ፣ ወይ ደግሞ Best Bet shop ላይ ካለ ሄደን ማውጣት ትችላለህ።
shop ትንሽ ይርቀኛል። መመለሱ ብትመልሱልኝ እዛው ላይ እሺ step ኡን ልንገርህ። ስልክ ላይ account history የሚል አለ። ዛሬ ትገባና ከዛ voucher history የሚል ታገኛለህ።
ዋይተር ምን voucher history የሚል ታገኛለህ። እዛ okay።
voucher history ላይ voucher code የሚል አለ።
እሺ እሷን ኮድ ትይዛትና እሺ deposit የሚለው ጋር ሄደ። ቆይሻ እንዴ ጠብቀኝ።
እሺ።
Hello ይቅርታ።
አብሽር እ፣ ከዛ ያቺ voucher code ዷን ትይዛትና deposit የሚለው ጋር ሄደክ በ voucher የሚል አለ። voucher የሚለውን ትመርጥና insert voucher code የምትላለች የያዝካትን ኮድ እዛ ላይ አስገብተህ deposit ስትለው ወደ account ይመልስልሃል።
ሌላም ጥያቄ ነበረ።
እሺ ምን ነበረ?
ትናንትና ማታ አንዳንድ game ነው lost ያደረኩት። አንደኛው ሀምሳ ምናምን odd ነው፣ እሺ አንደኛው ሀያ አምስት odd ነው።
እሺ
ቦነስ ግን አለ- አለ- አለ- የለውም አልተ- አልተሰጠኝም።
እ፣ እሺ cashier code ዷን ትነግረኛለህ? ይዛዋል
አልያዝኩትም። መዝግቤ ልንገርሽ ወይስ እ፣ አስገባኝ።
በቂ ወይ ደግሞ total odd ህን ዱዝ ላረከው ስታካፍለው ከሀያ በላይ ከሆነ ተመላሽ ይኖርሃል።
አዎ ብዛት ጊዜ እንደዛ ነው፣ ግን አይመለስልኝም። ኦንላይን ስለሆነ ነው አይመለሱልኝ አይ፣ ነገር እንትን እሺ ወይ check ልንገርሽ አድርገውና አንድ ID cashier code ልንገርሽ።
ንገረኝ። ID ሳይሆን ID።
cashier code የምትለው
cashier code የምትለዋል።
ኦንላይን እኮ ነው። cashier code አዎ የለውም።
መጨረሻ ውጤት የምታይበት አለ አይደል? የታረመ ያልታረመውን አዎ ከዛ ስር መጨረሻ ላይ cashier code የምትላለች ቁጥር ብቻ ያዘች አንድ ስምንት የምትሆን
okay። ቆይ በቃ እኔ ID ነበረ ያየሁት እዚህ ላይ cashier code እንደገና ውስጥ ገብቼ ነው ማየው ማለት ነው።
አዎ አይተህ በቃ ንገረኝ እሱን። እሺ እሺ፣ አመሰግናለሁ።
እሺ እናመሰግናለን።